ጤና ይስጥልኝ።
ጤና ይስጥልኝ። አሁን ተቋርጦብኝ ነበር። አንቺ ጋር ከሆነ
okay።
ጠይቀሽ ነበር አሉ ምን ጠይቀውኝ ነበር? ባይ ነበር የጠየቁት። ምን አሉኝ?
document ምን ምን እንደሚያስፈልግ ነበር።
ዱባይ ለስራ ነበረ።
አዎ አዎ።
እሺ፣ እ ፓስፖርት ያስፈልጋል።
እሺ
እ ፓስፖርት ያስፈልጉታል፣ ግን በመጀመሪያ